ጤና ይስጥልኝ ደንስቲ
አብሮ ይስጥልኝ። ሰላም ነው እግዚአብሔር ይመስገን።
አለን። ምዝገባ ለመመዝገብ ነበር።
ለምን ምዝገባ ነው? ለውጌሻ ትምህርት ነው።
አዎ፣
እ፣ ከይቅርታ ጋር አሁን ላይ ምዝገባ ጨርሰናል። class already እየጨረሱ ስለሆነ እ፣ አዎ።
አሁን ላይ ምንም አይነት ምዝገባ የለንም። ቀጣይ በአዲስ መልክ ስንጀምር ማስታወቂያ እናወጣለን።
እሺ፣ እሺ፣ እሺ፣ አመሰግናለሁ። መልካም ጊዜ ይሁንልዎት።
እሺ።